ጤና ይስጥልን Best Bet ረዴት ነኝ። ምን ልርዳው?
የሆነ system ነበር ትናንት ደውለን ነበር እሺ እ ማለት ስብሰባ ገቡ ተብለን ነበር። አዲስ ሐዋሳ ሙሉ ቀን account ምናምን የሚላካል ማለት ስፖርት ነው አይደለ? የስፖርት ነው አይደለ?
ስፖርት ነው።
አዎ እንትን ብያቸዋለሁ፣ እ፣ አሳውቂያቸዋለሁ። user እና password እነሱ ስለሚልኩልን ነው። እሺ አ፣ ቆይ አልቆየም በጣም እንትን አዎ፣ ልክ ነህ። አሁን አ- ድጋሚ እነግራቸዋለሁ።
እሺ እሺ ይቅርታ